ቻካ ሄሎ ሄሎ፣ ጤና ይስጥልኝ። ብር ልክ ነበረና አክሲሊ ብር ቆርጦ ወደ አባተን አልገባልኝም እና እናንተ የቀረው ሁለት ሺህ ብር
ቴሌግራም ስልክ
እ?
የቴሌግራምን ስልክ ቁጥራችን ልስጦት እና እዛ ላይ ኮንታክት ያደርጉናል። ትራንዛክሽን ቁጥር- ሜሴጅ የቴሌግራምን ልስጦት የኛን
እና ግዴታ እዛ ላይ አድርጊ ነው መመለስ የሚችለው እ? እ? ሄሎ ሄሎ፣ ይሰማል ይሰማል።
የቴሌግራም ስልክ ሰጡት እና ማለት ነው ስልክ እዛ ላይ ትራንዛክሽን ሜሴጅ ይልካል። እሺ
ኦኬ እ፣ እና አሁን ቁጥር ሰጪ አዎ። መያዝ ይችላሉ።
እሺ፣ ቆይ አንድ ጊዜ ቆይ፣ ስልኩን ስቴት አለ ዜሮ ዘጠኝ
ስልሳ
ስልሳ
ሰባ
እ? ስልሳ ሰባ ሁለት ሰባት ስልሳ አርባ ሁለት በሁለት ኦኬ፣ ስልሳ አርባ ሁለት ድምፅሽ ይቆራረጣል፣ አይሰማኝም። ስልሳ አርባ ሁለት
ሰባ ሁለት መጨረሻ ስልሳ አርባ ሁለት ብለሽኛል። ከዛ በኋላ
ሰባ
ኧረ እናትሽ እየተቆራረጠብኝ ነው። እኔ ውጭ ነው ያለሁት። ያለሽበት ቦታ ኔትወርክ አይሰማም?
የለበት። እየተቆረጠብኝ ስለሆነ እኮ ነው። እ, ስልሳ አርባ ሁለት ነው ያልሽኝ? ኧረ ተው።
አይሰማም ወይ ደግሞ እ፣ እ? hello